ገሰገሰ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ከይተወዷችን ለመጠራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ከይወጥሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ያንን ሁሉ ጊዜ አብረን አሳልፈን እንዴት ይዳል በቀሰብሽ ውለፈን እያንገበገበው ናፍቆትሽ እንደዛ አልቻለም ገና ያንቺን ፍቅር መርሳት ወይ እንደ ምልክት ካይናት ጠፊርሽ ትታያለሽ የትም በትስታ ደም ከልባ ትሰረሽ ካሳብ አትፋቂ ከጸደይ ሰማይ ሁሌ ተናፋቂ ጥለሽኝ የምትሄጂም ላልተካሽ በሌለ አለብኝ ቃል ኪዳን አለብኝ ማለት ጥለሽኝ የምትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ቃላችን ያይላላ ውላችን ያይላላ ይቆትሻል ፍቅር ኋላ ቃላችን ያይላላ ውላችን ያይላላ ይቆትሻል ፍቅር ኋላ ነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ከህይወቷችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ነው ቀዘቀዘ ፍቅራችን የመኖር ተስፋችን እስቲ ግለጭልኝ ምክንያቱም ከይወጥሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን ተይ ተይ ተይ ተይ ተይ ተይ ለፍቅራችን በልባችን ማሳ የዘራ ነው ተስፋ በመለየት ደዋ ጨርሶ ሳይጠፋ ድረሽ በቡቃያው ድረሽ በጊዜያቱ ፍቅሬ ማረሚያችን ነው ነው ሰዓቱ ያሳዝናል ቢቀር ለሚመለከት የአስመራችንን ጎተራ እንተን ናብቦ ያበራው ያማረው ተስፋችን እንዴት የትም ይቅር ያጣፋጭ ፍቅራችን ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ቃላችን ያይላላ ውላችን በፍቅሬ ዋዳ ቃላችን ተላ ውላችን ተላ ይቆጭሻል ፍቅሬ ዋዳ ቃላችን ተላ ውላችን ተላ ይቆጭሻል ፍቅሬ ዋዳ ቃላችን ተላ ውላችን ተላ ይቆጭሻል ፍቅሬ ዋዳ